ኦኬ ጫማውን ያስማችኝ
እንትን አብዛ ገዛ ገር ላይ ስትመጡ ነው።
ገዛ ገር ላይ አታያን መስማት የለም ምክንያት አያት ይሄ ነና
አዎ በገዛ ገር ላይ ይስቀልል هو ማለት አጽይን ነው በመንገድ ክራውድ ነው
ኦኬ ላዊ ሞክሽ ላዊ ነቀረልታ
ካውላዊ ደሁም ታክሲ ፕላኔት አካባቢ
ፕላኔት ኦኬ ላዚ ላይ አኪው መስመር ትንጽዶ
ላዊ
አኪው አኪው መስመር አይኪ መስመር እሺ ለሐል አዎ
እንደይ ደቂቃ
هذا 10 دقيقة እሺ አፈትረ ስለመጥላላ
ماشي